ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
አብሮ አዎ ነኝ።
ከችፕ ነበር ብለው እሺ እሺ።
ያልተላከልኝ ብለውኝ ነበረ።
አዎ አዎ ተልኮልዎታል እና ቴሌግራም ላይ screenshot ኡን ልኬልዎታል።
እሺ።
አይተውታል? ቴሌግራም ላይ አዎ አይቼዋለሁ።
የሽንም ልከናል። ሰላሳ ስድስት ብር የጥቅል ጎመን እና የድንቹን ልከናል። በእርሱ አ ችግር የለም። እሺ አመሰግናለሁ።
ማስቸገር ቁትሽ